አሎ ሰላም ጤና ይስጥልኝ።
አብረሽ ጥልን እህቴ።
ከችፕችፕ ነበር የምንደውልሎት።
አቤት order አድርገው ያልመጣ product አሉት?
እ order አድርገው ያልመጣ product አሉት?
አ ከሱ ያልተቀበልኩ አለ ደግሞ እ፣ የእኔ የቡድን መሪ ሆኜ ደግሞ እ፣ እ፣ ዛሬ ይደርሳል የተባለ ድንች ነበረ።
ድንች አ፣
በስድስት order ያደረጉት ነው።
ለ አይ አምስት አምስት አምስት ሺህ ለስድስት የሆነች እ፣ የቡድን ኃላፊ አበባ ነች።
አበባ
አበባ የምትባል ነች። ይሄ ደግሞ እኔ ሆኜ ነው ራሴ
okay። personal ነው
አይደለም አይደለም ቡድን ነው።
በ group ነው።
አ፣ አሁን በ group ነው።
በደወልኩሎ ስልክ ቁጥር ነው order ያደረጉት።
እ፣ በይሄኛው የትኛው ነው መጨረሻው?
ይሄ ዜሮ አስራ አምስት አምስት?
ነው። በዚህ የለም
አስራ አምስት ነው መጨረሻ የኛው።
ዜሮ አምስት ዜሮ አምስት
አይ አንቺ ደወልሽበት እኮ እኔ ደወልኩበት ዜሮ አምስት መጨረ አስራ አምስት መጨረሻው መጫ በዚህ ነው በሱ ነው order ያደረኩት በዚህ ነው order ያደረጉት።
ድንቹ። አዎ እሺ እስቲ መስመር ላይ ጠብቁ፣ check ላድርግልኝ።
እሺ፣ አንዴ ከውጭ ስልክ እየተደወለ ስለሆነ ላንሳ።
ይቻላል። እሺ መልሼ ወይም ደውልልዎታለሁ ወይ hold በቃ እንትና ይሁና አረጋግጬና ዛሬ ይደርሳል ነው የተባለ። ዛሬ ነው የሚመጣው ድንቹ።
okay እሺ። ስለዚህ መልሼ ዛሬ- ደውልልዎት።
አዎ አዎ አዎ እሺ